Hello ጤና ይስጥልኝ በሽቶ ቤት
እንትን ነበር ትኬት
እሺ cashier ኮዱን ንገረኝ
ID ቁጥር ያ
አይዲ ያ አይዲ ነው ወይስ ምን ቁጥር?
cashier ኮዱን ከታች ከባር ኮዱ ታች cashier ኮድ አለው አይደለ
ከስር ኮድ አ cashier ኮድ
ኧረ እኔ sa- save አላደርግም እኔ እንትን ID ብቻ ነው አለ ID ውን ንገረኝ እሺ
አይዲ
አ
እሺ ቆይ ID እንትን ነው እም።
ID ቆይ እስቲ ዘጠና ስምንት
እሺ
ሰባ እሺ ስምንት ስምንት C
እሺ
ዘጠና ሁለት እሺ
ስልሳ ሰባት እሺ
ስልሳ ሶስት እሺ
ሀያ አምስት እሺ
ኢሲ
ኢሲ
አዎ እሺ
ሀያ አምስት E four
እሺ ከባርሴሎና ከሄሮና ይቀርሃል አንድ ጨዋታ
ምኑ ይቀራል ባርሴሎና ከሄሮና የሚለው ጨዋታ ይቀራል አዎ
እሱ ጨዋታ ይቀርሃል እሺ yes yes ይሄ አሸንፌያለሁ እኮ ሁለቱ አልፎልሃል አዎ አንድ ጨዋታ ይቀርሃል ጠብቀው ይሄ ይገባል ገንዘብ
ገና ነው አንድ ጨዋታ ይቀርሃል እሺ አባ አንድ ጨዋታ የባርሴሎና ጨዋታ ይቀራል እሱ ሲያልቅ ገንዘብ ይገባልሃል እሺ
እሺ